ንጉሥ ልቤ ለጉለ ሰንቄ ስጋ ባያሳሳኝ ቢችል እንደ ደርቄ ባሳየኩሽ ልቤ ለጉለ ሰንቄ ስጋዬ ሆነና አጨቅና ለጤ አሳይሽ ነበረ ለጉለት ሰንቄ ስጋዬ ሆነና አጨቅና ለጤ አሳይሽ ነበረ ለጉለት ሰንቄ ስጋ ባያሳሳኝ ቢችል እንደ ጨርቄ ባሳየኩሽ ልቤ ለጉለት ሰንድቄ ስጋዬ ሆነና አጨቅና ለቄ አሳይሽ ነበረ ለሁለት ሰንጥቄ ስጋዬ ሆነና አጨቅና ለቄ አሳይሽ ነበረ ለሁለት ሰንጥቄ
መኖሬ ባንቺው ነው እስከ መጨረሻ ፈጽሞ ማይክፋሽ የሕይወቴ ጋሻ መኖሬ ባንቺው ነው እስከ መጨረሻ ፈጽሞ ማይክፋሽ የኔ ሆዴ ባሻ ጊዜ የሚያንችኝ አልለይም ካንቺ ገሸሽ ሊለው ብለሽ እንዳታመነች ወዴን ሆርቲ ብሰው አንቺን ሳይረካለው እንደ አይኔ ብሌ ሞንሽን አውቃለሁ መኖሬ ባንቺው ነው እስከ መጨረሻ ፈጽሞ ማይክፋሽ የሕይወቴ ጋሻ መኖሬ ባንቺው ነው እስከ መጨረሻ ፈጽሞ ማይክፋሽ የኔ ሆዴ ባሻ ያሳባቂን ወሬ አትስሚው በከንቱ ሰው ለሰው አይተኛም ተጠንቀቂቱ በሞት ካልተጠራው መቃብር ተጭኖኝ በሕይወት እያለው አልከዳሽም መኝ መኖሬ ባንቺው ነው እስከ መጨረሻ ፈጽሞ ማይክፋሽ የሕይወቴ ጋሻ መኖሬ ባንቺው ነው እስከ መጨረሻ ፈጽሞ ማይክፋሽ የሕይወቴ ባሻ
አለፈና ዛሬ ሁሉም ቀረ ያ ያለፈው ፍቅር ከሚወዳት ጋራ ትዝታው ሲያቃጥል ናፍቆቱን በተራ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትናንትና ቀርቶ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትናንትና ቀርቶ አቤት ትላንትና ዛሬ ቢሆን ኖሮ ስንቱ ተደስቶ ይኖር ነበር አብሮ ስንቱ በመደሰት ይጨፍር ነበር። ትላንት አለፈና ዛሬ ሁሉም ቀረ። ያኔ የዛሬ ዓመት ነበር ስንዋደድ በጣም ስናስቀና ላየን ሰው በመንገድ አሁን ሁሉም ቀርቶ ፍቅር ተረሳና ዛሬ ተረት ሆነ ትላንት አለፈና አሁን ሁሉም ቀርቶ ፍቅር ተረሳና ዛሬ ተረቶ ትላንት አለፈና አቤት ትላንትና ዛሬ ቢሆን ኖሮ ስንቱ ተደስቶ ይኖር ነበር አብሮ ስንቱ በመደሰት ይጠፍር ነበር። ትላንት አለፈና ዛሬ ሁሉም ቀረ። ሌሊቱ እንዴት ነግቶ መቼ ተገናኝተን አሁን ሰለቸኝ መኖር ተለያይተን የተባባልንበት ቃላት ተረሳና ዛሬ ለውጥ አመጣ አልፎ ትላንትና የተባባልንበት ቃላት ተረሳና ዛሬ ለውጥ አመጣ አልፎ ትላንትና
ምን ተሻለኝ? ምን ልሁን? እኔ ባንቺ በሞቴ ነው። አትሽሽ አትራቅኝ፣ ስም ፍቅሬ አንቺ ወይኔ አ አ አ አንቺ ራሰኛኝ እንደለየሽኝ እንደለየሽኝ ሐዘኔም በለቅሶ ወጣሁ አንቺን የሚያስረሳ ያጣሁ መውደዴንም ስገልጽልሽ ይሰማኛል ቅር እንዳለሽ በጠላሽኝ በደፈናው ልባም የለኝ ወይኔ አ አ ወይኔ መሞቴ ነው እንደለየሽኝ እንደለየሽኝ ሐዘኔም በለቅሶ ወጣሁ አንቺን የሚያስረሳሽ ስላጣሁ ምን ተሻለኝ? ምን ልሁን? እኔ ባንቺ በሞቴ ነው። አትሸሽኝ፣ አትራቅኝ፣ ስም ፍቅሬ አንቺ ወይኔ አ
ታነሺ ውዲቷ ሙዚቃ አንቺን ስሰማ ነው መንፈስ የሚነቃ ካንቺ ተለይቼ ለመኖር አልችልም ሙዚቃ ጋሻዬ የመንፈሴ ሐኪም ስንቱ ባለቅኔ ደበላ አስቆብሻል ሙዚቃ ሙዚቃ አንቺን ማን ይጠላል የሰማይ አዕዋፍ የምድርም አራዊት ይደሰታል ሁሉምን አዳምጦሽ በስሜት ኑሪልኝ ሙዚቃ ያላንቺ ማናለኝ አንጎራጉራለሁ ሲከፋኝ ሲደላኝ ስንቱ ባለቅኔ ደበላ አስቶብሻል ሙዚቃ ሙዚቃ አንቺን ማን ይጠላል ለኔ እንኳን ላይ ታነሺ ውዲቷ ሙዚቃ አንቺን ስሰማ ነው መንፈስ የሚነካ ካንቺ ተለይቼ ለመኖር አልችልም ሙዚቃ ጋሻዬ የመንፈሴ ሐኪም ስንቱ ባለቅኔ ተበላሽቶብሻል ሙዚቃ ሙዚቃ አንቺን ማን ይጠላል ኑሪልኝ ሙዚቃ ያላንቺ ማን አለኝ አንጎራጉራለሁ ሲከፋኝ ሲደላኝ ስንቱ ባለቅኔ ተበላሽቶብሻል
ዝሙ ዝሙ ዝሙ መወዳችሁ ታሪኬን ታሪኬን ባጭሩ እስቲ ላጫውታችሁ ታሪኩ እንደዚህ ነው ስራዬ እንዳልሰራ ምቀኛ የበዛ አለፈ ጊዜያቱ በዋዛ ፈዛዛ ስሙ ረሃብ የማደፍረኝ ጭሮ አዳሪ ነኝ ምቀኛ አይበዝ ባያስጨንቀኝ የምኖር አንጀ
ጭሮ አዳሪ ነኝ ምቀኛ አይበስት ባያስደንገኝ ለዚህ ነው ለዚህ ነው ከልቤ እንዲህ አሳሰበኝ ዘፈኑን እንድለው ጭሮ የማደርገኝ
Mom, honey.
ለብቻይ የልቤን አትንሳኝ አቤት ጌታዬ አልፈልግም ከሰው ልኑር ለብቻዬ የልቤን አትንሳኝ አቤት ጌታዬ ካልተሰለፉለት ለወሬ ዘመቻ አይሰማም ሐሜት ከኖሩ ለብቻ ሀሳብ የሌለበት ከኖሩ ለብቻ ሀሳብ የሌለበት ከኖሩ ለብቻ ጀምሬያለሁ እኔ የሌለበት አቻ አልፈልግም ከሰው ልኑር ለብቻዬ የልቤን አትንሳኝ አቤት ጌታዬ ዋው ዋው ዋው ዋው ዋው ዋው ዋው ዋው ዋው ዋው
በጣም ቆንጆ ሄደስ ደስ ያላት ሸጋ ልጅ ናት። ሄደስ ደስ ያላት ሸጋ ልጅ ናት። መልኳ ጥርት ያለ እንደ መስታወት መልኳ ጥርት ያለ እንደ መስታወት ሸጋ ወጣት ቆንጆ የድምቀት ንቁ ናት። የቆንጆች ቆንጆ በጣም የተዋበች የቆንጆች ቆንጆ በጣም የተዋበች ጫዋት የምትማርክ ውቧ ልጅ እሷ ነች። በጣም ቆንጆ የደስ ደስ ያለሽ ሸጋሪ ነሽ የደስ ደስ ያለሽ ሸጋሪ ነሽ ቁመቷ ለግላፊያ መልኳ ጥርት ያለ ቁመቷ ለግላፊያ መልኳ ጥርት ያለ በምድር ላይ ቢፈለግ ሴት እንደሷም የለም ውበትሽ ማራኪ ገጽሽ ጥርት ያለ ውበትሽ ማራኪ ገጽሽ ጥርት ያለ እንዳንቺ አላየሁም ከአምላክ የታደለ በጣም ቆንጆ የደስ ደስ ያላት ሸጋሪ ናት የደስ ደስ ያላት ሸጋሪ ናት የቆንጆች ቆንጆ በጣም የተዋበች የቆንጆች ቆንጆ በጣም የተዋበች ጫት የምትማሪ ውቧ ልጅ እሷ ነች ላንቻቻ የሚሆን ጠባ መቀናጆ የሚወዳደርሽ ጠባ መቀናጆ በቃ አንቺ ብቻ ነሽ የቆንጆዎች ቆንጆ
ቆንጆ ሄደስ ደስ ያላት ሸጋ ልጅ ናት ሄደስ ደስ ያላት ሸጋ ልጅ ናት ሄደስ ደስ ያላት ሸጋ ልጅ ናት ሄደስ ደስ ያለሽ ሸጋ ልጅ ነሽ ሄደስ ደስ ያለሽ ሸጋ ልጅ ነሽ ሄደስ ደስ ያለሽ
የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ ሰዓቱ። የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ ሰዓቱ። ሰዓቱ ቢደርስ መምጫሽን አስበው አስበው ይጠባበቁሻል አይኖቼ ተርበው እፎይ ባለ ልቤ ፍቅሪያችን አግኝቼ አግኝቼ ሊያዩሽ ይጓጓሉ ተርበው አይኖቼ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው አይ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቦ ደረሰ ሰዓቱ። የዘገየሽበት ምንድን ነው ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቦ ደረሰ ሰዓቱ። እንዳንቺ የሚናፈቅ ከወዴት ይመጣል ይመጣል ፍቅርሽ ቁም ነገርሽ ልብን ይመስጣል ረሃብ ማቴ ለእኔ ክብር አንቺ ነሽ አንቺ ነሽ ካጠገቤ አትጪ የአይኔ ማረፊያ ነሽ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሲሶነሽባቸው ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሲሶነሽባቸው የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቦ ደረሰ ሰዓቱ። የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? ምነው ቀረች ብለው ሲደርስ ሰዓቱ ሰዓቱ አይኖች የተርበው ሲንከራተቱ ብቅ በይላቸው እንዲያዩሽ ፏ ብለው ፏ ብለው አንቺን በመጠበቅ ይበዛል እንባቸው ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው አይ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው ተራቡ ተራቡ
እስኪ አይቅበዝበዙ አይኖችሽ ይረፍሩ የሚያይሽን ሁሉ ሰለቸኝ አፍረፉ ልብሽ አብሮ ይጓዝ ሲወጡ ሲወርዱ አለሁ ካጠገብሽ እኔ አፍቃሪሽ አንዱ ቃል በቃል ንግግር ያንደበት ሰላምታ እንኳን እስኪ ታይተው የጥርስ ፈገግታ ጉንፋን ሳይዛቸው ጸጉር ሲዳብሱ ደርሶ ማለት ያበዛል እነሱ እስኪያይክ በዝበዙ አይኖችሽ ይረፉ የሚያይሽን ሁሉ ሰለቸኝ ማኩረፉ ልብሽ አብሮ ይጓዝ ሲወጡ ሲወርዱ አለው ካጠገብሽ እኔ አፍቃሪሽ አንዱ የሚጠሩ መስለው ሌላ መንገደኛ ሲፈልጉ ሻየሁ በአይናቸው ቁራኛ አይና ይከለከል አልሚ ነገር ግሹ ሌባው ማንሆንና ሁሉን አዳራሹ
ኩሽና በድንገት ረዳሽኝ በፍቅር ተውጠን የጀመርንበትን ኧረ እንዴት ዘነጋሽው ቀንና ሰዓቱን
የሁሉ ጨዋታ የጥንቱ ትዝ አለኝ ካንቺ መለየቴ እያንገበገበኝ ትዝ አለኝ የጥንቱ በሀሳቤ እየመጣ ይግስት ለታምነው የፈጣሪ ቁጣ የተጫወትናቸው ቁም ነገሮች ሁሉ ረስተሻቸዋል ወዴት እንዳሉ መጣሽ ብትጠይቂኝ ልነግርሻለሁ።
መሰላል አሻምበርታ ጎበዝ በራስ ተጣጣር በሌላው መጠገብ ሲቀር ወድቀህ እንዳትሰበር ሸክም አትሁን ለሀገር ወዳቂ ንቃ የማይሰራ ባለህበት መሄዱን ትተህ ገራመ ኑሮህን ምራ በዘመድ ባዝማድ መሰላል ከመኖር ራስህ ቻ ምስቅልቅል እንዳይሆን ኑሮ ቦዝህ ቦዝ ተጠቀም ሰርተህ እያመልካት ኑር በወሬ ብቻን እያምታታሽ ጊዜው ስለሚያጋልጥ አያምርም አወዳደቅሽ መልካም ስራ ለሰሪው መጓዣው ነው መረማመጃው እንዳቅሜን እንሆ ምክሬ ጠቃሚ ነውና ስማው በዘመድ ባዝማድ መሰላ ለመኖር ራስሽ እንቻ ምስቅልቅል እንዳይሆን ኑሮ በወዝህ በወዝ ተጠቀም ሰርተ የገዛ ራስህን በገዛ አንገትህ ቻል ተሸከም ከቶ መሰላላሻም ጽንሆይ በግልህ ድከም እየቀላመድካት ኑር በወሬ ብቻን እያምታታህ ጊዜው ስለሚያጋልጥ አያምርም አወዳደቅ በዘመድ ባዝማድ መሰላ ከመኖር ራስህ ክንቻ ምስቅልቅል እንዳይሆን ኑሮ በወዝህ በወዝ ተጠቀም ሰርተ መሰላላ ሻምበርታ ጎበዝ በራስ ተጣጣር በሌላው መደገፍ ሲቀር ወድቀህ እንዳትሰበር ሸክም አትሁን ለሀገር ወዳቂ ንቃ የማይሰራ ባለህበት መሄዱ ትተህ ገራመን ኑሮህን ምራ በዘመድ ባዝማድ መሰላ ከመኖር ራስህን ቻል ምስቅልቅል እንዳይሆን ኑሮ በወዝህ በወዝህ ተጠቀም ሰርተህ
ድንገት ተመስጦ ልብ ቢያስባትም አጃቢዋ በስቶ አላገኘኋትም። ድንገት ተመኝና ልብ ቢያስብሽም ተከታይሽ በስቶ አላገኘሁሽም። ተከታይሽ በስቶ አላገኘሁሽም። በልዩ ፍቅር ትጥቅ በመውደድ ዋዜማ መረታቴን ትወቅ ጩኸቴ ይሰማ ትወቀው ትረዳው የውጥኔ ጅምር ልቤ ሆኖ ቀርቷል ከእሷ ጋር የሚኖር ድንገት ተመስጦ ልብ ቢያስባትም አጃቢዋ በስቶ አላገኘኋትም። ድንገት ተመኝና ልብ ቢያስብሽም ተከታይሽ በስቶ አላገኘሁሽም ተከታይሽ በስቶ አላገኘሁሽም መጸለ ከስሜት ምርኩዝ ባጣ ተስፋ እያብከነከነኝ ልቤ በሷ ጠፋ ወፍርግብ አሞራው መልእክቴን ያሰማሽ በጎኔ ለመጣ እንዳይሆነ ፈቃድሽ ታዲያስ ፍቅረ ይበጃል፣ አይዞሽ ገና ነው፣ በርቺ። አበጀሽ፣ በርቺ፣ አይዞሽ
ከኔ ጋር ደንበር ፈገግ ያለው ፊት ግዙፍ ኮከቦችን የመሰሉ አይኖች አትኩሬ ባያቸው አተኩረውኛል። ፍቅረኛህ እንድሆን አስገድደውኛል። ከቆንጆም ቆንጆ አለ ከሸጋም ልጅ ሸጋ ለእኔ አልሰለቸኝም አመቱና ወጋ አለ አቀራረብ አነጋገር ለዛ ሰርጎ ገቢ ፍቅር ልክ እንደ ዋዛ ቁንጅና ሳይሆን ደም ግባትህ አትኩሮ ላየው ልጁ ልጅ ነህ። ቁንጅና ሳይሆን ደም ግባትህ አትኩሮ ላየው ልጁ ልጅ ነህ። ከአንተ ጋር በፍቅር ለመኖር ተስፋ አለኝ ብዬ ቃል ልግባልን የውነት ያለው ነኝ ቁንጅና ሳይሆን ደም ግባትህ አትኩሮ ላየህ ልጁ ልጅ ነህ። ቁንጅና ሳይሆን ደም ግባትህ አትኩሮ ላየህ ልጁ ልጅ ነህ። ቁንጅና ሳይሆን ደም ግባትህ አትኩሮ ላየህ ልጁ ልጅ ነህ። ቁንጅና ሳይሆን ደም ግባትህ አትኩሮ ላየህ ልጁ ልጅ ነህ።
በአትክልቶች ስፍራ ተቀምጠን በአንድ ላይ ያወራናቸው እንዴት ይረሳል ያ ሁሉ ቁም ነገር ያኔ ያልሻቸው አንቺ ትረሽ እንደው እንጂ እኔ መቼ ረሳዋለሁ ድሮ የተማከርነውን ዛሬ አስታውሰዋለሁ ላለፈው አልቆጣሽም ሳልበይ ግድ የለሽም ተመስገን ብለን እንኑር በደስታ በሳጫታ በፍቅር መድረክ አሳየን ፈገግታ የቀረ ቁርብታ አንቺ ትረሽ እንደው እንጂ እኔ መቼ ረሳዋለሁ ድሮ የተማከርነውን ዛሬ አስታውሰዋለሁ ላለፈው አልቆጣሽም ሳቂበይ ግድ የለሽም ተመስገን ብለን እንኑር በደስታ በሳቅ ጨዋታ በፍቅር መድረክ አሳየን ፈገግታ የቀረ ቁርብታ እንጂ ትረሽ እንደው እንጂ እኔ መች ረሳዋለሁ ድሮ የተማከርነውን ዛሬ አስታውሰዋለሁ ላለፈው አልቆጣሽም
እንደው ቁጭ ብዬ ተታክዝና ይፈሳል እንባዬ እኔ አስብና እኔ አስብና ገጽ በስሜቴ የሚታየኝ ሆዴ ባሻ ሆኜ አሽባባሁኝ አሽባባሁኝ አልሞከርኩም ነበር የፍቅርን ፈተና ተዋርዶ መልክ ፍጹም ሞት ነውና ፍጹም ነውና
osuma deemnuti farawwal qunnamne osuma deemnuti farawwal qunnamne ijaanu wallaalle yoom walirra kufne yaada fanaayimi jeesi gaafannaan barjabee ugammaade keessa kee hubannaan haasoon kee jechi isaa waa hunduma caala mi'annisaa akkaatee mawwan harkisa Mene diranatti dimbisa, mene diranatti dimbisa, ah ah, natti dimbisa. Nan dhufanaan jettee sabtii gama asrii, niin dhufanaan jettee sabtii gama asrii, ajjaboo see gaasinan biisinarrii, kottu benaati wal hubannaarraa, jaalatti waan taattee wajju keessa barraa. Haasayin kee jechiisa waa hunduma caala mi'annisa akkaatee mawwan harkisa malee dhiira natti dhimmisa malee dhiira natti dhimmisa. Uhuu! Dhimmisa. Osuma deemnuti farawwal qunnamne Osuma deemnuti farawwal qunnamne Ijaanuu wallaallee yoom walirra kufne Yaada kanaa himii jeesi gaafannaan Barjaboon gammaaddee keessa kee hubannaan Haaseen kee jechiisa waa hunduma caala mi'annisaa Akkaalee mawwan harkisa malee dhiira natti dhimmisa malee dhiira natti dhimmisa uhuu dhimmisa. Dhaabbanni kee bareenniisaa halaalaahii nama harkisaa afuulli keetiis. Ifanisa, Dukanahu, Bernaisa, Ababanife, Berenisa, Ahalalahi, Namarisa, Ulipetis, Ivanisa, Dukanahu, Bernaisa, Ababanife, Berenisa, Alalahi, Namarisa, Ulipetis, Ivanisa. ላገር ይሆን ለወገን የሚመስልህ መቦጨቅ ንጹሐንን የምታማው ስራ ብለህ የምታደግ አንተነት ስፍራ ለቋል የህሊና ዳኝነቱ ላንተ ህመም ለሐሜቱ እግዚኦ አቤት ተራቤቱ ቅቅል ሆኖ ይስተብሱ የሚጣፍጥ የሰው ስጋ እስቲ አስረዳ ሐሜተኛው በጦር ምላስ አትወጋም ሰውን ከሰው የሚያጋጨው ክፉ ልሳን ነገር ሰሪ ሲገለጥ የእውነት መጋረጃ መግቢያ የለው ተባራሪ የበላባይ ተንኮለኛው በሽፍንፍን የሚኖረው አሽሙር ቁርሱ ሐሜት ምሳው እውነት ስትፈርድ ምን ይዋጠው እቅል ሆኖይ ስብሱ የሚጣፍጥ የሰው ስጋ እስቲ አስረዳ ሐሜተኛው በጦር ምላስ አትወጋም ከእውነትም ተደብቀህ ባሰት ጥላ ስር ብትኖርም አለ ጊዜን አለ ሰዓት ሁሉ እንደነበር አይቀርም። አሽሙረኛው ተናዳፊው ሁሉ እንደ ስራው ያልፋታል። በጧት ሳይሆን ወደ ማታ ግልትና ግዱ ይለያል። የበላባይ ተንኮለኛው በሽፍንፍን የሚኖረው አሽሙር ቁርሱ ሐሜት ምሳው እውነት ስትፈርድ ምን ይዋጠው አሽሙር ቁርሱ ሐሜት ምሳው እውነት ስትፈርድ ምን ይዋጠው
በሌላው ትከሻ ለመኖር አልሻ ልስራ የቀን ስራ ልቆፍር ልሸከም ገበሬ ምን ሁነ ወታደር አገልግል አስፈላጊው መንገድ ኑሮዬን ላሻሽል መቺኔ ትርፍ ፈለግኩ ተርፎኝ የማኖረው ለላሜ ዋጋ ነው የምከራከረው የልፋቴን ዋጋ በትክክል ላግኝ የሰው አልፈለግ የኔም አይለፍብኝ አንድም ሳንቲም ትሁን እቆጣጠራለሁ ለማንም ፊደላውን ቅጥዋታለሁ መቺኔ ትርፍ ፈለግኩ ተርፎኝ ማኖረው ለላሜ ዋጋ ነው የምከራከረው ይማቹ ጉልበቴ ባይቀርም መርገፉ ለላሜ ዋጋ እንጂ መጮኩኝ ለትርፉ ተጣርቶ ካገኘሁ የድካሜን ዋጋ ልቤ መቺ ተጓዘ የሌላ ፍለጋ መቺኔ ትርፍ ፈለግኩ ተርፎኝ የማኖረው ለላሜ ዋጋ ነው የምከራከረው
ላፈር ቀለብ ሆነ ሻዬ ቀረሽ እንደ ዋዛና ውበትሽ ረግፎናዬ እንደ ጠዋት ቤዛና በልስልሱ ክንድ ሻዬ እንድንተራስበት ፍላጎቴ ነበር አሄ ምስጡ ተተካበት ስትሞቺ አዘንኮኝ ነፍስሽ ትጽደቅ ደህና ሁኝ ስትሞቺ አዘንኮኝ ነፍስሽ ትጽደቅ ደህና ሁኝ ተመለሺ ፍቅሬ እኔ ልቅደምሽ አፈርና ድንጋይ አይችልም ጎንሽ ማጠንሽ ፍሬና ለዓለም ሳትሰጪና ገና ሳትዳሪና ዓለምሽን ሳትገጪና ከአፈር ተገኝተሻ ወደ አፈር ተመለሻ አፍቃሪ ጮኛሽና ለዚች ዓለም ትተሻ ስትሞቺ አዘንኮኝ ነፍስሽ ትጽደቅ ደህና ሁኝ ስትሞቺ አዘንኮኝ ነፍስሽ ትጽደቅ ደህና ሁኝ ተመለሺ ፍቅሬ እኔ ልግደምሽ አፈርና ድንጋይ አይችልም ጎንሽ ወይኔ ደስታዬ ናዬ ባዘን ተለወጠች አሃ፣ ብሞት ይሻል ነበር አዬ አንቺ ከምትሞት አሃ፣ ያንቺ ሰርገነት ነው አዬ ልቤ መጃወጠን አሃ፣ ጌጣትሽ ቀለበት አዬ ቀረ እንደወደቀን አሃ፣ ስትሞቺ አዘንኮኝ ነፍስሽ ትጽደቅ ደህና ሁኝ ስትሞቺ አዘንኮኝ ነፍስሽ ትጽደቅ ደህና ሁኝ ተመለሺ ፍቅሬ እኔ ልግደምሽ አፈርና ድንጋይ አይችልም